sister የሆነ ገንዘብ ውስዶ ብዬ በዚህ ስልክ ቁጥር ቆመ። ገንዘቡም አልገባም፣ ከዛም ወጥቷል።
እሺ የገንዘቡን መጠን ይንገሩኝ።
እ
ደንበኛችን የገንዘቡን መጠን ይንገሩኝ።
ሁለት መቶ
እሺ ግብይቱን ከየት ወዴት ነው ያደረጉት?
እ ግብይቱን ከየት ወዴት ነው ያደረጉት?
እ ከጀምቦ ነው። ከዛ ቴ- ቴሌብር
ከጃምቦ ወደ አይ ቴሌ- ከጃምቦ አይደለም፣ ከቶ ኤክስፖርት ወደ ቴሌ።
እሺ
እሺ sister።
በዚህ ቁጥር ነው የሚጠቀሙት?
አዎ
እሺ ስሞን እባክዎት።
መሐመድ አሕመድ ሐሰን ነው።
እሺ እሺ
እሺ sister።
ስለሰጡን መረጃ እናመሰግናለን። አ፣ ለሚመለከተው አካል አስተላልፍሎታለሁ።
መቼ ይመለሳል sister?
ጊዜውን እ፣ በዚህ ሰዓት ማለት አንችልም።
እሺ ማስመ- ማስመለስ አይቻልም ወደ account ላይ
አዎ እ፣ ያ- deposit cancel።
ሊያደርጉ ይችላሉ። መልሰው deposit ሊያደርጉ ይችላሉ። የሚመለከተው አካል እ፣ confirm ያደርጎታል ማለት ነው።
ያው እነዛም እ፣ እሷ ነው እየሰጠችን እ፣ ስልክሽ ሄዱ አዎ አዎ።
ስለዛ ለሚመለከት- አስመልሽ ለሚመለከተው አካል እናስተላልፋለን።
እሺ እሺ በዚህ ሰዓት ማለት አንችልም። እነሱ ሰርቶ ሲጨርሱ ያሳውቁናል አዲስ መረጃ ካለ
እሺ